ጤና ይስጥልኝ ስፖርት በኮምለር ጃው
ሰላም ይስጥልኝ። አይ እንትን አልሰራ ብሎኝ ሁሉ ስፖርት ከቴሌብር ቴሌብር አቋርጧል እየሰራ አይደለም።
እ ቴሌብር እየሰራ አይደለም።
ኦኬ ነው አሎ አዎ።
ካሽ እና አንበሳ አንበሳ ባንክ ብቻ ነው።
አዎ
okay አቋርጦ ነው እሱ አይ አይደለም፣ system እያስተካከለ ስለሆነ ነው።
ነው እንዴ? okay okay እሺ፣ እሺ።